hello አቤት።
ሰላም ከችፍችፍ ነበር የምደውልልዎት።
እሺ።
ይቅርታ ኤልሳ ቆሎ አልመጣልኝም ብለው ነበር። አራት piece አዎ
ጋርመንት ነው location ኑ?
አዎ። እና እንቁላል እንቁላል አዎ።
okay እሺ። በቃ ነገ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ። ሁለቱም ይመጣል ነገር አዎ አዎ። እንቁላሉ ያው አክሰብት ስላልተባለ ነው ማታ ላይ ይባላል። አንድ ላይ ይመጣል።
እሺ።
እሺ